Hello ሶል እንዴት ነህ? አለን። እኔ የምልህ ትላንትና ማለት ነው እ ሁሴን የሚባል customer ጃሞ አንድ እ አጠቃላይ ስምንት ኪሎ ነበር order ያደረገው ከ- ያው ከነፃው እንትን ጋር ማለት ነው እና እ አራት ኪሎ ነው የመጣልኝ እያለ ነው
ምንድን ነው እቃ ቲማቲም
ለምሳሌ ይመስላል አራት ኪሎ ነው የመጣው ስምንት ነበር መሆን ያለበት
ማን የተቀበለው ራሱ
እ
ራሱ ነው የተቀበለው
አዎ አዎ
ራሱ ከተቀበለው እኔ driver ኡ check አደርገዋለሁ አሁን አንድ driver
እ ሶፊያድ ነው መሰለኝ ያወጣው እዚህ ጋር ሶፊያድ ነው
አይ የ- የሶፊያድን order ጥናን ያዘ አሉላ ነው ይዞት ሄደ አሉላ ነው የወሰደው የትላንቱን። ስለዚህ አሉላን ቾክ- check ላድርገው።
አዎ check አለ ምንም እኔ
እሺ እሺ እሺ